ሰላም ነው።
እግዚአብሔር ሰላም
ይቆራረጣል ስለማይሰማ ክሉ ትናንት እንትን ነበር ይመለስላል ተብዬ ነበር ችብችብ ላይ ያዘዝኩት
እሺ ኦርደር ያደረግኩት የነበር የሰኞ ሁለት ትእዛዝ ነበር እና እንደ አጋጣሚ አፊል ስላደረገ ይመለስልና ድጋሚ ታዛለ ተብዬ ነበር። እስካሁን አልተመለሰም።
ፌል አድርጎ ነው
አዎ
በዚህ ቁጥር
አዎ፣ በዚህ ቁጥር ነበር። እሺ እስኪ ፕሮዳክት ነበር ያፈራሁት።
ምን አልሽኝ?
ነው
ሄሎ ሄሎ